Hello ጤና ይስጥልን ችፕቺፕ እባክዎ ምን ልርዳዎ?
አይ ተደውሎ ነበረ ከቺፕ ቺፕ።
ይቅርታ እታገኝ ኖት?
አዎ okay ያልመጣለው product ጠዋት ላይ አሳውቀውኝ ነበረ።
አዎ አልመጣም፣ እስካሁን አልተደወሎሎትም?
እስካሁን አልተደወለም።
okay ስለዚህ ነገ እንዲመጣሎት ላሳውቅሎት እና የት አካባቢ ነው የሚመጣሉት?
እዛው ባስቀመጥኩት address ሰሚት ኮንዶሚኒየም ሁለተኛ በር
በር ሁለት አዎ በር ሁለት okay ነገ መቀበል ይችላሉ ከጧት አይደለ?
ነገ ይችላሉ። አዎ አጠቃላይ ሀያ አምስት ኪሎ አዎ
okay ነገ ይመጣሎታል። መልካም ቀን።
አሜን።
እሺ